ሄሎ ጤና ይስጥልኝ ደንበኛችን ጤና ይስጥልኝ።
ከቢጫ ኢትዮጵያ ነው የምደውልልዎት አውቅ ያለው ገብቶኛል። ሄሎ መስመር ላይ ነው ደንበኛችን ከቢጫ አል- ኢትዮጵያ ነው የምደውልልዎት አውቅ አውቅ ያለው አውቅሻል።
እሺ ካራ ቆሬ ምኑ ጋር ነው ሲስተም ላገኘው ሀጅ- ይችላል ሀ- ትክክለኛ ቦታ ሀ- ሀጂ አምባ መውጫ
አጃምባ መውጫ እሺ ጫፍ ላይ ሪሊፍ ሆቴል አጠገብ
እሺ ምን ሆቴል
ሪሊፍ ሆቴል አጠገብ ሪሊፍ ሆቴል አጠገብ አ
እሺ መልካም ቀን ነው ሁላችን